Hello ሰላም ጤና ይስጥልኝ Best Bet
እውነት ለማስለቀቅ ነበር።
እሺ ንገረኝ። Best cashier ኮዱ ንገረኝ እስቲ
አስራ ሶስት
አስራ ሶስት
ሰማንያ ዘጠኝ ሀያ ሶስት ሰባ አንድ
እሺ ያው ገብቶልሃል። እሺ አባቴ check አድርገው።
እሺ አመሰግናለሁ።
እሺ እሺ አባቴ እሺ መልካም ቀን እሺ አንቺ እሺ አሜን